ሸምሱ አቤት እንዴት ነህ?
አለ አለው እኔ የምልህ ኦዛር የሚባል customer በአስራ አምስት order ያደረገ
እዛ
ኦዛር የሚባል አንተ ነህ አቮካዶ
እሺ እዚህ ጋር አንተ እንዳወጣኸው ነው የሚያሳየኝ እና መቼ ነበር ያወጣኸው? I think አውጥተህ መልሰዋል መሰለኝ
እኔ አልነበርኩም። እኔ አሁን ሁለት ቀን ሶስት ቀን ስራ ጀመርኩ።
እኮ ከ- እ?
ሹፌሩ ነው የሚያወጣው፣ ሹፌሩ ነው የሚመልሰው።
እዚህ ጋር ሸምሱ እንዳወጣው ነው የሚያሳየኝ። ለዛ ነው
እኔ አላወጣሁም።
አላወጣኸው?
እሱ ወጥቶ ለ- ሌላ ሹፌር ነው ይዞት የነበር። በእኔ ስም ይወጣል፣ በእኔ ዞሮ ይመልሰዋል። መልሶ okay ነው። እሺ እሺ